ጤና ይስጥልኝ።
እግዚአብሔር ይመስገን። ሰላም፣ እንዴት ነሽ?
አልሐምዱሊላህ። ፍሬሽ ኮርነር ነው። ከአሪፍ ነበር ምደልሎች እባላለሁ።
እሺ
ይህ ሶስት ቀን በፖስት ማሽኑ ትራንዛክሽን አልፈጸሙም እና ያጋጠመው ችግር አለ?
አይ ምንም አላጋጠመንም።
እሺ ሌላ የሚያጋጥመው ችግር ከፖስት ማሽኑ ጋር ተያያዘ ካለ በዘጠና ሶስት ዘጠና አምስት ደውለው እርዳታ ማግኘት ይችላሉ።
እሺ ውዴ፣ እሺ
መልካም ቀን።
እሺ